ሄሎ ሄሎ፣ ጤና ይስጥልን ቤት ቤት
ውጤት መስማት ፈልጌ ነበረ።
የማንን ነበር?
የሁሉም ውጤት ሁሉን የቀላቡ የአረንጓዴ የሆነ ካለ ኦኬ፣ እሺ። እኮ ካሸር ኮዱን ንገረኝ። እሺ፣
አስራ አንድ
አስራ አንድ ሰላሳ ሰባት ሰላሳ ሰባት ሰማንያ ሁለት ሰማንያ ሁለት አስር
እሺ ሁለት ጨዋታ ወጥቶብሃል። እሺ ኤቨርተን ከቼልሲ ቼልሲ ብለክ፣ ቶተናም ከኒውካስተል ኒውካስተል ብለክ። እሺ
ጎድጓድ አ ሁለት ጨዋታ ልውስጥ ነው።
እሺ አመሰግናለሁ።
ችግር የለውም።